આવી શકે આવી જશે હેલો હેલો سلام وای હા, من لطفا
بله.
تبریم نسکن که هست اکسپرس نبلش જશે.
اندیس نش
داری که هست اکس
હમ.
آه دم ما فيلم بقى
હા.
لیل روش اکاون یعنی نگه یا ویسه میتلا نگوریامو کلشن سرال چلا اه؟
اکاون نگه سنه گوریامو سرال چلا یه የመጣው።
میان که હા, હા.
اسم کلش آه ماشي ስንት ቼፍ ለዚህኛው ስለ እንትኑ ላወራሽ ነው እኔ ኦርደር ስላደረግሽው ሳይሆን አሁን የተላኩልሽ ዋጋዎች ነበሩ አ እና ላይክ ቮይስሽን ሰምቼው ነበር እና ሰላሳይሙ ጨምሯል ብለሻል የጨመረበት ምክንያት ደግሞ ለምን እንደሆነ ታውቂዋለሽ እቃ በየጊዜው እየጨመረ ነው የሚሄደው አሁን ደግሞ ከሆነ ጊዜ በኋላ ሲል ይጨምራል or ሊቀንስ ይችላል አናውቅም እ ማለት እንትን ማለት estimate ማድረግ አንችልም ግን አሁን ነው ሁኔታ ደግሞ ከሄድሽ እየጨመረ ነው እንጂ እየቀነሰ እየሄደ ያለ እቃ የለም
አዎ ስለዚህ አዎ፣ እንደዛማ የምትፈልጊያቸውን በጣም market ኡ ላይ እንደዛ የምትፈልጊያቸው ነው አዎ የምትፈልጊያቸውን እቃዎች አሁን ይሄዱልኛል ብለሽ የምታስቢያቸውን እቃዎች በዚህ እሺ።
መንገድ ማስመጣት የምትፈልጊ ከሆነ check እያደረግሽ አሁንም ደግሞ still ሳይጨምርብሽ order okay።
ብታረጊ ባይ ነኝ እኔ አሁን በየጊዜው አይ።
እንደዚህ ዋጋ እየተሰራልሽ ድጋሚም ሲሰራልሽ እየጨመረ መሄድ ከሆነ ምንም value የለውም ለአንቺም ለእኛም አዎ ምንም አዎ ጥቅም ግን የለውም ይሄኛው ሰደን እንትኑ ምንዛሬው እንደዛ ሆነ እንጂ አሪ እም።
ባለው 18 እየለ ማለት ይችል ነበር ግን ያው እንደ imagine እንዳወራሽ ስለሆነ ስንት ሺህ ብር እንደምታተርፊ እንደነበረ
አዎ እሱማ
አዎ።
ግን ያው የመጀመሪያ እና ጊዜ ወደ ሲሆን ታውቂያለሽ መጀመሪያ ሰው ምን እየፈራ መሆን ከወጣ።
ስላለብሽ አዎ።
ለዛ ነው እንደዛ ያደረገው ምንም ለዛ በቃ ችግር የለውም።
ቀንስ ከቺ ካረጋለው በቃ አሪፍ።
እንትን እያየው ልክልሽና አዎ።
የሆነ ነገር ታዘዝልሽ ብሎ አሪፍ አሪፍ።
እሺ ከዛ አንጻር ነው ያው ላሳው ብዬ ነው ያው አሁን ላይ ገበያ ላይ ያለው ነገር ነው የተወደደው እንጂ ከኛ ጋር ሌላ የጨመረ ነገር ኖሮ አይደለም። ከአሰራራችን እንዳልሆነ እንድትገነዘብ ይፈለኩ ነው።
አዎ እሺ።
እሱማ ያው መሳቅት እሺ አዎ።
thank እሺ፣ በጣም እሺ። መልካም ቀን ይሁንልሽ።
እሺ አሜን እሺ።